hello
hello ጤና ይስጥልኝ።
hello hello ዱካ ውድ ነው።
አዎ ነው።
እሺ የምደውለው We Plus Solution የሚባል ድርጅት ነው።
እሺ እ፣ ድርጅቱ አንድ application develop አድርጓል እና እዛ ውስጥ እ፣ የእናንተን store እንድታስተዋወቁበት እና እንድትገበያዩበት customer እንዲያገኛችሁ በቀላሉ ማለት ነው እና ፍቅ- ምዝገባ ላይ እየሆ- ስለሆነን አሁን በነፃ ነው ምዝገባ እያደረግን ያለውን እና ፍቃደኛ ከሆንክ እዛ ላይ መመዝገብ ከፈለክ ለማወቅ ነበር።
okay። በነፃ ነው የምትገባው?
አዎ በነፃ ነው። application ላይ ነው የሚመዘገቡት።
okay። እሺ እ፣ link ኡን ልላክልህ እ?
አይ በነፃ ከሆነ ፈቃደኛ ነን። ያው
እኮ ክፍያ ሲኖረው ነው ያ መነጋገር የሚጠበቅብን ከአለቆች ጋር።
እሺ application እ፣ ነግራቸው ነው የምትወስኑት?
አይ እ፣ ችግር የለውም።
እሺ እ፣ link ኡን ልላክልህና app ኡን አውረዳ እዛ ላይ ትመዘገባለህ።
እሺ ላኪልኝ link ኡን እኔ እንትን እላለሁ።
እሺ አመሰግናለሁ፣ ልካለሁ።